hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ሙባረክ አቤት።
ከዊፕላስ ነበር የምደውለው። የእኛን application አውርደ ነበር?
የሆነ አውርጄ የሞከርኩኝ ነበረ።
እሺ፣ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት ነበረ። እንትን ያልኩት።
እሺ፣ አንተ እየተመዘገብከውን ያለው ዊፕላስ provider አሽከርካሪዎቻችን የሚመዘገቡበት ላይ ነው።
okay።
ለዛ ነው እና ተጠቃሚ ከሆንክ ዊፕላስ solution user የምትለዋን ነው የምትጠቀመው እሺ፣ እሺ።
እና እዛ ላይ register ስታደርግ ቀጥታ ስለምንሰጣቸው አገልግሎት ይመጣልሃል። ከሶስት መቶ ሀምሳ በላይ ጌሞች ይመጡልሃል። አሸናፊ የሚያደርግ referral code ም እዛ ላይ ታገኛለህ።
እሺ፣ እሺ።
ስለዚህ WePlus Solution user የምትለዋን አውርደህ መጠቀም ትችላለህ።
እሷን ልጠቀማት።
አው እሷን አንተ ተጠቃሚ ስለሆንክ WePlus Solution user እሺ፣ እሺ፣ ያኛው እንትን ያለህ የአሽከርካሪዎች ስለሆነ ነው።
እሺ፣ እሺ።
እሺ፣ አመሰግናለሁ። መልካም ቀን።